Good morning, Capital Spa. Zufa speaking. How may I assist you, please?
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ዛሬ ሞሮኮ bath available ካላችሁ ዘጠኝ ሰዓት ላይ check ለማድረግ ነበር ለስንት ሰው ነበር የኔ እመቤት?
ለአንድ ሰው ይኖረናል።
ይኖራችኋል?
አዎ ስለያዘሎት።
አዎ ያዥልኝ።
እሺ ማን ልበል ስሞትን?
ኢልሃም ነስረላ
ኢልሃም ስልኮትን ልያዝ
ዜሮ ዘጠኝ አስር
ዜሮ ዘጠኝ አስር
አስር አስር ዜሮ ስምንት አስር አስር ዜሮ ስምንት እሺ ለዛሬ ዘጠኝ ሰዓት ላይ በኢልሃም ስም ለአንድ ሰው ሞሮኮ bath
አዎ ይዤሎታለሁ የኔ እመቤት። እናመሰግናለን። መልካም ቀን ይሁንሎት።
መልካም ቀን አሜን።
is there anything የሚያስፈልግ ከኔ side ይዤ መምጣት አይ ምንም አያስፈልጎት። ፎጣም okay።
slipper ም ሁሉም አለ እዚህ።
እሺ እሺ
ታንክ ዩ